Varlığıyla sıfır yedi. Taraf- Tesisat.
Hello hello Abhay hello
ዛብር መስገን
እንትን ነበረ ዋ- አንዴ ባልደረባ ሰጥቶኝ ነበርና ስልክህን እንትን ውሃ ጠፍቼ ሁለት ሳምንት አለም ባንክ እናንተ መሰላችሁኝ እና አጋጣሚ ስላለ ሁኔታ የት ጠይቆ አካባቢ ነው? እኔ እረፍት ላይ ነኝ። የት አካባቢ ነው?
ትሮፒካልን ይዞ
ትሮፒካል አዎ፣ ትሮፒካል ጤና ጣቢያ ተቋላ አ እሱን አካባቢ ይዞ ይኸው አንድ ቀን ማታ ትንሽ መታ ጠፋች ተመለሰች። ማታ እሺ ቆይ ስልክ ልስጥህ። ስልክ ልስጥህና ሄሎ ሄሎ